hello ጤና ይስጥልኝ ቤስት ቤት ቃል ኪዳን ነኝ ምን ልርዳው?
አይ ቦነስ መስጠት አቆመ እንዴ?
እ ቦነስ መስጠት አቆመ እንዴ?
የም ቦነስ ይቅርታ።
አይ ቤስት አይደለ?
አዎ ቤስት ቤት ነው።
አይ ኦንላይን ላይ የቅዳሜም የእሑድም bo- bonus እየሰጠ አይደለም ብዬ ነው።
የትኬቱን ነው አይ ኦንላይን ላይ
እኮ ኳስ ነው አይደል?
አ እኮ እሺ ትኬት ID ውን ቴሌግራም ላይ ላኩልን።
እሺ
እሺ ቃል ኪዳን ብለው ይላኩልኝ አየዋለሁ።
እሺ እሺ እሺ መልካም